hello ሰላም እንዴት ነህ? ሰላም እግዚአብሔር ይመስገን።
አለሁኝ። POS ማሽን አልሰራ ብሎ ነበረ ለእድሳት ወስደነው ስናመጣው አልሰራም አለኝ።
እሺ አሁንስ ማሽኑ የት ነው ያለው?
እኛ ጋር ነው ስራ ቦታ ማለት ነው።
እሺ ምን ሆነባችሁ? POS ኡ
እ ማ- ማለት የ cash register ማሽን ነው አይደል?
POS ነው ትልቁ ማለት ነው።
እኮ cash register ማሽን ነው ከኮምፒውተር ጋር የሚገናኘው።
አዎ
እሺ ምን ሆነ?
አመታዊ እድሳት ነበረ እሺ እና ቅዳሜ ዕለት አመጣነው። ሶፍትዌሩ ተቀይሯል ብለው ላኩልኝ ቴሌግራም ላይ።
እሺ እሱን አስገብቼ password ኡ ከፈተልኝ።
አሃ ኪዩን ለማስገባት አቅቷችሁ ነው?
ከዛ POS ኡን ስነካው ምን ይለኝ መሰለሽ ኮምፒውተሩ ላይ አይ ማለት ነው transfer ላደርግልሽ እማዬ እ?
እሺ።
support ምን?
እንዲያደርጉሽ ማለት ነው። እንዳትዘጊው መስመር ላይ ጠብቂኝና እ እ፣ tra- transfer ላደርግልሽ ስልኩን። እሺ ጠብቂኝ። እሺ እሺ።
እንዳትዘጊው። እሺማ እሺ እየጠበኩሽ ነው።
እሺ እሺ።